ጤና ይስጥልኝ። ቢጫ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው? ደንበኛችን መስመር ላይ አሉ? ጤና ይስጥልኝ። ቢጫ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
Oogda dhexdii maxay tahay matagaale meesha Hello.
ya
Hello.
ጤና ይስጥልኝ። ቢጫ ኢትዮጵያ ሰላም ነኝ። እባክዎ